ሄሎ አቤት sir፣ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው?
ሳዲክ የሆነች የጸጉር ሳሎን እ ከዊፕላስ solution ድርጅት ነው የምደውልልህ።
እሺ፣ ዊፕላስ solution provider ላይ አገልግሎት ለመስጠት ተመዝግበው ነበር።
እሺ፣ አሁን ላይ አገልግሎት መስጠት ስለጀመርን ለምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩሎት።
እሺ፣ እንዲሁም ዊፕላስ solution provider ጥቅሙ አገልግሎት ሰጪዎችና አሽከርካሪዎች የሚመዘገቡበት እ መተግበሪያ ነው። ከዛ በተጨማሪ ዊፕላስ solution user የሚለውን አውርደው እናንተ ምሰ- ድርጅታችሁ የሚሰጠውን አገልግሎት መመልከት ትችላላችሁ። እንዲሁም ሌሎች ተጨማሪ አገልግሎቶች አሉ፣ መጠቀም ይችላሉ።
እሺ፣ እሺ፣ እሺ፣ እናመሰግናለን። መልካም የስራ ቀን ይሆንልዎ።
እሺ፣ እሺ።